ጤና ይስጥልኝ አሊባባ።
እሺ እንትን ሆስፒታል ምን ቃል ጤና ይስጥልኝ ጤና ይስጥልኝ አይሰማም?
አብሮ ይስጥልሽ።
እ፣ አፋላጊ ነው አ?
አዎ አፋላጊ ነው። ምን ለዳዎት?
አ እንትን ብራስ ሆስፒታል ቦታ ቀይሯል ወይስ
ብራት እሺ፣ ይጠብቁኝ ልለውት
እሺ
ዲማ ግን ቅጠሉ እኮ እንትኑ ስለነበረ